interview አድርጌ ነበር በ voucher ኮዱን ስሞክረው እምቢ አለኝ።
ወጪ የተደረገው ከየት ቁጥር ነው?
ከዚህ ከደወልኩበት እሺ አንድ ጊዜ እያሳየኝ ስላልሆነ ደውል ቁጥሩን ይንገር።
እ ቁጥሩን
አዎ እያሳየኝ ስላልሆነ አንድ ጊዜ ይንገሩ።
ሰላሳ አራት እሺ
ስልሳ ሰባት
ሰላሳ አራት ስልሳ ሰባት ዘጠና አንድ ዘጠና ሰባት
ኮዱ እንዲሰራ ነው የፈለጉት።
ወይ ወደዚህ ይመለስ ይመለስ አዎ፣ እንደፈለጉ እሺ።
ይመለስ እሺ ስንት ብር ነው ያሉኝ? ይቅርታ።
መቶ ብር
እሺ ይመለሳል። እሺ